hello ጤና ይስጥልኝ እባክዎት ምን ልርዳዎ? hello hello ጤና ይስጥልኝ እባክዎት ምን ልርዳዎ?
ቴሌዊን የሚባል ጨዋታ የሁለት ትኬት ምናምን አሸናፊነት ምናምን የሚል ነበረ text ያየሁትኝ። ምንድን ነው እሱ? ማወቅ ስለፈለኩ ነው።
ትኬት ማለት እድሎትን መሞከሪያ ነው። ድጋሜ እድሎትን እንዲሞክሩበት የሰጡት ነው ትኬት።
ኦኬ እኮ ጥያቄው በ- በምን በቴክስት ነው ወይስ ና ኮከብ ኮከብ ዘጠኝ ሰማንያ አምስት መንሸላላ አድርገው ሲነኩ ሶስት ቁጥር ላይ መጫወት የሚላለ እሱን ሲነኩት አንድ ቁጥር ላይ ድሎትን ይሞክሩና ባለው ስኬት ባገኙት ስኬት አንድ ቁጥርን እየነኩ ድሎትን መሞከር ነው።
አይ ልጄ ነበር እናቱ ነካካ የነበረ ጅራሽ ነበር አዎ።
የነበረ